Hello ጆሲ አ- አቤት አቤት አቤት የትኛው ነው የ- ከ- ካይሮን ላይ ነው እንደዛ የሚላችሁ?
አዎ የኪኖ ካይራ የሚለው ኪኖ የቢንጎ ቁጥር አለ አይደል አ- አ እኮ ለምሳሌ አሁን አንድ እዛ ያላችሁ ትኬት ቀኑ ምናምን አሁን ልክ ነው?
ልክ ነው ተመሳሳይ ነው ቀኑ ID ው ምናምን ተመሳሳይ ነው ግን እ፣ የሚወጣው ቁጥርና እኛ scan አድርገን ደግሞ win ኡን ልናይ ስንል ኖ ብር no bet ነው የሚል የለም ብር amount አያስቀምጠው
win አድርጓል ብለህ scan ስታደርገው አዎ አሁን ለምሳሌ ቲቪ ላይ የወጣውንና እ፣ እስኪ እንትኑን ልላክልሽ ቴሌግራም ላይ እስኪ ላከው።
እሺ እሺ አስቴር